ማለት ላይ የተላከል ነው
ሄሎ ቴሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕችፕ ነበር የምደውልልዎት።
እሺ ኦርደር አድርገው ያንመጣ አይተም ነበሩት።
አዎ
ምንድን ነበር?
ማንጎ
ማንጎ መች ነበር ሀበሻ ማንጎ ማንጎ።
ኦርደር ያደረግኩት? ቆይቷል አይደል?
ትናንትን ያረኩት አይ ነው ትናንትን ያረኩት አሁን ከሱ ጋር እንትን ያልኩት መጣልኝና ቅድም ደውሎ በመ እንትን ስለሌለ ነው ነገ ልክልሻለኝ አለ- እሺ አለኝ ያው እንግዲህ።
የሀበሻ ማንጎ አይደል?
አዎ አዎ እሺ የት ነው ሎኬሽን ነገ የምንልክልዎት?
እ፣ ቅዱስ ገብርኤል ሆስፒታል ጋር ወደ ሀያ ሁለት ሀያ ሁለት አዎ ከቅዱስ ገብርኤል እሺ ሆስፒታል ነገ ጋር እንልክልዎታለን።
እሺ እሺ መልካም ምሽት።
እሺ አዎ